ሄሎ ሰላም
ሰላም ፍቃዱ እባላለሁ ከቢዩ ደልበሬ እሺ ፍቃድ ስልሳ አምስት ስልሳ ስድስት ፊን ቅድም ነው አራት ሰዓት ግድም አሳውቄ ነበር። ምግቡንም ከ ወደ ስልሳ ስልሳ ስልሳ ስድስት ስልሳ አምስት ስልሳ ስድስት ስልሳ አምስት እሺ ምን ነበረ እና ከካፌው አውጥቼው ከስተመሩ አልፈልግም ብሎ መልሼው ከ ለካፌው መልሼያለሁ አሳውቄያለሁ። አንድ የሆነ አላስወጡልኝም። ይኸው ሰዓቱ እየቆጠረ ነው ያለ።
okay ካንዳ ነውና አልሆነማ አሁን አስወጭልኝ order ስላለ ብሩም አላጥኛል።
እሺ አባሽ ይወጣልሃል።
ሻውል ጠብቃ
አዎ ቆይ እነግራቸዋለሁ። አንዴ ምግብ ቤት ከሆነ እሺ።
እላለሁ confirm እስኪያደርጉና ፍቃዱ